ኃይለ ጤና ይስጥልኝ ቅድስት ነኝ አቤት ሀምሳ አምስት አርባ ዘጠኝ ሀምሳ አምስት አርባ ዘጠኝ አስራ ስምንት አርባ ዘጠኝ አርባ ዘጠኝ አርባ ዘጠኝ
አርባ ዘጠኝ አዎ ተቃራኒ ወደድ ነው የሚወጣል ነው
ሌላ ያስከሆነ ወደረኝ
ሀያ አራት ሀምሳ አምስት
ማን ነው ስንት ሀምሳ አምስት ሀያ አራት
ጠብቀኝ እሺ አንዴ መስመር ላይ የትኛውን ነው እየሰራ ያለው
የቦሌው
እሺ አንዴ ጠብቀኝ ይትባረክ ነው
ኧረ በድሩ እ
ስንት ሀምሳ አራት አርባ ዘጠኝ ነው ያልከኝ እ
አዎ አዎ አይሰማም
ሀምሳ አራት አርባ ዘጠኝ እኮ ታዲያ last order ነው
ኧረ ደርሽ ሀምሳ አምስት እስኪ check አድርገው ሀምሳ አምስት አርባ ዘጠኝ ነው ሀምሳ አምስት አርባ ዘጠኝ
እሺ አንዴ ቆይ ጠብቀኝ hello በድሩ hello በድሩ ወይ
ከኪንግስ ዶነር ወደ ሀያ አራት የሚሄደው order ወጥቶልሃል እሺ
እሺ እሺ እሺ